ሄሎ
ሄሎ ሄሎ ይቅርታ፣ ምን ልርዳ?
እንትን ትኬት ልከንልህ ነበር አሁን ቴሌግራም ላይ እና
እሺ፣ ቴሌግራም ላይ ብዙ chat እየመለስን ስለሆነ ትንሽ ይታቀሱ፣ እመልሳለን።
እሺ፣ ጅሮና ከቫሌንሲያ ማለት
እንመልስልሃለን። ትንሽ ትንሽ ታገሰን፣ ትንሽ ጠብቀን። እሺ።
እሺ በቃ